hello
አዋዩ
ጤና ይስጥልኝ። ምን ልርዳው?
ሰላም ነሽ?
ምን ልርዳው?
እ፣ እንትን እ፣ የሚጫወት ነው እንትን ቲኬት ምናምን
ኦሮምኛ ይችላሉ?
አ
እሺ፣ አንዴ መስመር ላይ ጠብቁ።
እሺ እሺ እሺ ማለት ነገር ጋር ኤላ
ሄሎ ሀምሳ ብር ነው የፈለገው
አሀ
እናንተ ነው እንትን ቲኬት ሲጫወት ብዙ ብር ነው ማ፣ እንትን ብዙ ብር ነው በለው
ኦኬ። ምንድን ነበር የሚጫወቱት?
ቲኬት እንትን ጂኦግራፊ ስኬት ቴሌቪዥን ነው የሚጫወቱት።
አዎ እሺ እና ምን